hello ጤና ይስጥልኝ ቤት ቤት አብሮ ይስጥልን። አንድ ቲኬት ኦንላይን ቆርጬ ነበረ እሺ
አ፣ እና X ሳይሆን cancel ሆኖብኛል።
እም፣ cancel ሆኖብኛል።
አዎ አሸንፈ X ነው የሆነብክ።
X ተደርጎብኛል ማለት ጨዋታው አልፍ- አልፌዋለሁ። ጨዋታውን ግን እንደወደቀ ተደርጎ ተ- እንትን ብሎ cancel ተደርጓል ማለት ነው። ቤት እሺ ንገረኝ፣ cashier code ንገረኝ፣ check አድርግልን።
cashier code ነው ID number የሚለውን ነው።
cashier code ከታች ያለችዋን አጭሯን ቁጥር የለማ በኦንላይን ነው የመደብኩት።
አዎ ይኖረዋል። ከት- ከስራ ከትኬት ስር የለውም cancel ሲሆን እንደዛ አያሳይሽም። ID number ብቻ ነው የሚያሳየው።
okay። እሺ ንገረኝ። እሺ
E ሁለት
እሺ
EB EB
አይደለም E ሁለት E ሁለት
C እሺ
B እህ
ሰባ አንድ እሺ
D D ነው B D D እሺ
ዘጠና ስድስት ሀያ አምስት እሺ
ኤ እህ
ሁለት እሺ D
ዲ ነው ዲ ዲ ሲ ዲ እሺ